ጤና ይስጥልን እንዴት ቤት ረዴት ነው የሚለርዳው ማነሽ? ስምሽ ማን ልበል?
ረዴት
ረዴት።
አቤት አዎ፣ ወላሂ ደስ የሚል ስም ነው ያለሽ። በእናትሽ ምን ልርዳው?
አ፣ ትናንትና ሁለት ሺህ ዘጠኝ መቶ ብር ከዚ ላይ ብድር አወር-
እሺ አሁን የደወልክበት ነው የቤት ቤት ቁጥርህ?
አዎ፣ በዚህ ቁጥር ነው እስካሁን ድረስ ያልገባልኝ ምክንያት ይሄ ነው። እኔ ማወቅ የምፈልገው አሁን ቶሎ ብላችሁ ብሬን መልሱልኝ ወይ ወደ አካውንት መልሱልኝ። ምንድን ነው እሺ የማጭበረበር ጉዳይ የተጀመረ እንዴ?
ምክንያቱ ምን እንደሆነ check ላድርገው። እሺ አ- ይሄ አሁንም በአሁኑም ብሬን መልሱልኝ ቶሎ ብዬ። ልፋቴ ነው ድካሜ፣ ስንቱን ተበልቼ ስንቱን በስንት መከራ ያ- ያ- ያገኘሁት ብር። ረዴት ቆንጆ መቼ ነው withdraw ያደረግከው?
ማታ ደም በኦሮምኛ የሚያስ- የሚያስተባብርም መኖር አለበት እኮ። አብጥኝ ውስጥ በእናትሽ
Hello አቤት እ፣ ስንት ብር ነው withdraw ያደረግከው?
አንድ ሁለ- ሁለት ሺህ ብር
ሁለት ሺህ ብር እኮ በ voucher ነበረ። አንደኛውን በ voucher ነው፣ አንደኛው ደግሞ ወደዚሁ የቴሌብር አካውንት እኮ ገብቶልሃል።
ወደ ቴሌ ብር ወደ ቴሌብር አካውንት አንደኛውን ሁለት ጊዜ ነበር ሁለት ሺህ ሁለት ሺህ ያወጣው፣ አንደኛውን አዎ።
በ voucher አወጣኸውና
እሺ፣ በ voucher ያወጣሁት ገባ ወይ ታዲያ?
ቆይ፣ በ voucher ያወጣው ወዴት እንደገባ ልንገርህ።
ወዴት እንደገባ ኧረ በእናታችሁ ሌላው አቤት በ- በ voucher ሁለት ሺህ ብር ያወጣውን ደግሞ ዜሮ ዘጠኝ አስራ አራት ዘጠና ሰባት አርባ ዘጠኝ ሰማንያ የሚል የቤት ቤት ቁጥር ላይ ገብቷል።
እህ ዜሮ ዘጠኝ አስራ አራት ዜሮ ዘጠኝ አስራ አራት እሺ ዘጠና ሰባት
እሺ አርባ ዘጠኝ
እሺ ሰማንያ
የማን ቁጥር ነው በእናትህ?
አላወኩም። ወደዚህ ቤት የቴሌ ብር አካውንት ነው የገባው። ወደ የቤት ቤት አካውንት ነው የገባው ብሩ።
ወደ ቤት ቤት አካውንት አዎ